hello ሰላም ጤና ይስጥልኝ። ከ BGI ኢትዮጵያ ነበር የምደውልልዎት።
አቤት ከ BGI ኢትዮጵያ ነበር የምደውልልዎት። እመቤት ግሮሰሪ።
አዎ
ሰሞኑን BGI የ BGI መለያ ቁጥር SMS ልኮ ነበር። ደርሶታል? text ልከን ነበረ።
ኧረ አላየሁትም፣ አልደረሰኝም ስልኬ ስለማይታይ።
እሺ ልንገሮት ቁጥሩን እሺ
ሀምሳ
ሀምሳ
ሀያ ሶስት ሀያ ሶስት ሀያ ሶስት ሰባ አንድ ዜሮ ዜሮ
እሺ ልንገር ሀምሳ ሀያ ሶስት
ሰባ አንድ ዜሮ ዜሮ
ሰባ አንድ ዜሮ ዜሮ እሺ
ይሄን ለማሳወቅ ነው። ደንበኞችን ይዘዋል አይደለም?
አዎ ይዤዋለሁ።
እሺ መልካም ቀን።